Hello ወይ
እ ፍቅር አለች እንዴ?
ፍቅር ነኝ እ እኔ የምልሽ ፍቅር እ ወይ ወጥቷል እንኳን አትይኝም እንዴ? ከዛ እዚህ የምታስለፊኝ በእናትሽ አውጪልኝ ብዬ አይወጣም አልሽኝ አይደለ? ከመጣሁ በኋላ ደግሞ እንዴት ነው?
ማን ነው ስምህ?
ተሾመ
እ ተሾመ ተሾመ ምንድን ነው? አይወጣም ብዬ or- ከ- የትኛውን order ነው ተሾመ?
የዘ ቅድም ምንድን ነው?
አይወጣም ያልኩህ ነው?
አይወጣም ያልሽኝ order አዎ
አ ወጣ እንዴ?
እና ወጥቷል አይደል እንዴ? ሌላ ከስ- ሌላ ልጅ አይደል እንዴ ይዞት የመጣው? እኔ ደግሞ እዛ ድረስ እኔ እኮ መንገዱን አላስወጣሁትም አስታወቅ ተሾመ።
አይታወቅ ከፍቶኛል፣ መንገዱ ከፍቶኛል።
ጋር እኔ እኮ- እኔ እሱን አላስወጣሁብህም። እኔ ለ dispatch ማርያምን፣ እኔ የነገርኩልህ በእውነት- አይወጣም ሲሉኝ ጊዜ በቃ አይወጣም ብዬ ነገርኩት። ጭራሽ አላስወጣሁብህም ተሾመ። እውነት
እኔ በጣም ነው የደበረኝ። ግን ማንኛውም እሺ፣ አንቺን ባትሆኝ ያው ለእሱም ቢሆን ንገሪው። ይደብራል፣ እንደዚህ አይነት ስራ በሰው ጉልበት መጫወት ልክ ነህ፣ ይደብራል። በይ ልክ ነህ፣ ልክ ነህ። ግን እኔ በፍጹም እኔ አላስወጣሁብህም። እሺ ተሾመ፣ በቃ እሺ።
እሺ